ሄሎ ሄሎ ሰላም ጤና ይስጥልን።
ጎጅ ብለን JJ Production አዎ አዎ okay። ከ WePlus Solution ነበር ምደውልልክ። I think photography ም ናችሁ።
አዎ አዎ ነኝ።
እሺ ድርጅታችን WePlus Solution አንድ application ይዞ መጥቶ ነበርና በውስጡ አርባ የተለያዩ አገልግሎት ሰጪ ድርጅቶች ይገኛሉ። ከዛም ውስጥ አንዱ ከነ event planner ኦች ከነ car rental ኦች ውስጥ አንደኛው photographer ነው okay እና እናንተም እንደ photographer ነታችሁ register እንድታደርጉና ከ client ኣችሁ ጋር ኦንላይን እንድትገናኙ እም።
እንዲሁም location ኣችሁን set እንድታደርጉ በነፃ ነው እየጋበዝናችሁ የምንገኘው። እ፣ ፈቃደኛ ከሆን ከአፕ ስቶርም ከፕሌይ ስቶርም ይገኛል። ግን ቴሌግራም የምትጠቀም ከሆነ link ኡን ልላክልክና እሺ ማንኛውንም ሀሳብ፣ አስተያየት፣ ጥያቄ ካለ voice ብታደርግልኝ እኔም እመልስልሃለሁ።
sure sure ላኪልኝና መጀመሪያ ስልክ ነው በዚህ ስልክ።
አዎ አዎ ወይስ ላኪ okay እሺ እሺ እሺ። መልካም የስራ ቀን ይሁንልክ።
አሜን አሜን thank you እሺ